ጤና ይስጥልኝ ኢትዮጵያ
ጤና ይስጥልኝ እመቤት። draft machine ተበላሽቶብን ነበረ ጉጄ ቡራዩ ጉጄ አካባቢ።
ተመዝግቧል ከዚህ በፊት ወይስ አሁን ነው የሚያስመዘግቡት?
አይ አዲስ ነው።
አልተመዘገቡም።
አዎ እሺ፣ የ BGI መለያ ቁጥሮም ወይ ደግሞ TIN number ኡን ይንገሩኝና ልመዝግብሎት።
አርባ አምስት ሰማንያ አምስት አርባ አምስት ሰማንያ አንድ አርባ አምስት ሰማንያ አምስት አርባ አምስት ሰማንያ አምስት እሺ፣ አስራ አንድ ሰማንያ ሶስት አስራ አንድ ሰማንያ ሶስት አዎ እሺ፣ መስመር ላይ ጠብቁኝ አንድ ጊዜ እሺ፣ ደመያችን የፈለግኩበት መስመር ላይ ጠብቁ። ምንድን ነው የሚባለው የቤቱ ስም ደመያችን?
አፍያ ባርና ሬስቶራንት
ምን አሉ?
ምላሽ መቤት እ፣ ይቅርታ የቤቱ ስም ምንድን ነው የሚባለው?
አርጌራ ባርና ሬስቶራንት እሺ፣ እሺ፣ ስምዎትን አላልከኝም ደንበኛችን የእርሱ
ዘገየሽ ታመነ ነው የሚባለው ባለቤት ዘ- ምን አሉ?
ዘገየሽ ታመነ ተገኘሽ ታመነ ዘገየሽ ታመነ እሺ ስልክ ቁጥር በየትኛው ለመዝግብ? በደወሉበት ለመዝግብ?
አይ የትመርታል
እሺ ሌላ ስልክ ቁጥር ይንገሩኝ።
ሰማንያ ዜሮ ዘጠኝ ስንት አሉት? ድምፆት በጣም ርቋል። ለማያችን ይቅርታ።
እሺ ቅርታ አስራ አንድ ዜሮ ዘጠኝ አስራ አንድ ሰማንያ ሰማንያ ስድስት ሰማንያ ሰማንያ ስድስት አርባ ሶስት አርባ ሶስት ዜሮ ዘጠኝ አስራ አንድ ሰማንያ ሰማንያ ስድስት አርባ ሶስት እሺ የት አካባቢ ነው?
መቤት አማራጭ
ምን አሉኝ?
አማራጭ ስልክ ልንገርሽ እሺ እሺ ይቻላል።
ዜሮ ዘጠኝ ሰላሳ አንድ ዜሮ ዘጠኝ ሰላሳ አንድ አስራ አምስት
ስልሳ አራት አስራ ስድስት ስልሳ አራት አስራ ስድስት እሺ የት አካባቢ ነው የሚገኙት?
ጉ- ጉጄ ቡራዩ ጉጄ ታክሲ ተራ ጋር ጉራጌ እሺ ደንበኛችን ምንድን ነው የሆነ ቦት የ draft machine ኑ የድራፍት እንትኑ እንትኑ ሞተሩ እንትን ይላል ከሌላ ነገር ጋር ተገናኝቶ ስራ ሞተሩ ላይ ችግር አለበት ነገር ሲሉት gauge ኡም ችግር አለበት አሀ gauge ኡን ት- ችግር እቺ ሰዓቷ ማለት ነው አዎ ሰዓት ነው እ፣ ታስተነፍሳለች አዎ
እሺ እ፣ ሌላው ደግሞ ሞተሩ ነው ችግር ያለበት አዎ፣ ነው ሞተሩ ላይ ችግር አለ አዎ።
ምን ድምፅ አለው ወይስ ምንድን ነው ችግሩ?
ግን ሌላ ብረት ከሚገር ምን አሉ
ከሌላ ብረት አለው
እሺ እሺ ደመያችን መዝግብ ይሎታለሁ እኔ ለጥገና ክፍል አስተላልፍ ያለው የጥገና እሺ ሌላ የምረዳት ነገር አለ ምንም ነገር የለም እሺ ስለደወል ነው አመሰግናለን አገልግሎት ላይ ያሉትን ሀሳብ አስተያየት ከሚሰሙን ድምጽ በኋላ አስቀምጡ መልካም ቀን ወይ